ይኸው ጤና ይስጥልኝ ቃል ኪዳንን ከበስተ ቤት ነው ልርዳው።
ትናንትና የተጫወትን ነበር የቤስት ቢት እሺ
ስፔሻል ቤት እና ፑሽ ለማድረግ እና ድሮው አይ ሜክ ድሮው በት ኢት ዋዝ ኖት ስፒች ስቲል ኦን ዘ ፕሮሰስ ይላል።
እሺ ይሄ አሁን የደወሉበትን የቤስት ቤት ቁጥሩ አዎ እዚህ ነው።
እሺ ስንት ብር ነው?
አንድ ጊዜ ሶስት መቶ አንድ ጊዜ ሶስት መቶ ሀምሳ
እሺ አንዴ መስመር ላይ ጠብቁኝ check ላድርጉ።
እሺ ትምህርት ላይ ደግሞ አዎ አዎ
አንዱ ዳሽን ባንክ ነው፣ አንዱ ቴሌብር ነበር።
እሺ አንዴ ቆይ
አንተ ልጅ አንቺ ልውል ነው ልውል ልጅ ነው። የት ሀገር ነው? ወላይታ ነው ወይ ወላይታ ጋማ ጋማ አባዎች ድሮ ነው
ሄሎ
ሄሎ እሺ ፕሮሰስ ላይ ነው። እሺ ይገባሉታል።
እሺ እሺ መልካም ቀን